ይሄ በጣም ስልካ መለጫ
ምዝገባ መረጃዎችን ለማወቅ ፈልጌ ነው። ምን ምን መረጃ ያስፈልጋል የምለው
ምናለ
ለመመዝገብ ፈልጌ ነበር። መረጃዎች አሁን ምን ምን ያስፈልጋል የሚለው ነው።
okay ለመቀጠር ነው። okay እሺ። በቴሌግራም ነው apply ማድረግ የሚችሉት ያው register ወይም ከተመዘገቡ በኋላ የእኛ አፍሪወርክ ፍሪላንስ ኢትዮጵያ የሚባል ቻናል አለን እና የስራ vacancy ዎች፣ የስራ ማስታወቂያዎች እዛ ላይ post ይደረጋሉ። እርስዎ ከተመዘገቡ በኋላ ማመልከት ይጀምራሉ ማለት ነው። ስለዚህ ቴሌግራም ይጠቀማሉ?
አዎ ይጠቀማሉ።
በዚህኛው ስልክ ነው የሚጠቀሙት?
ቴሌግራም አዎ ይጠቀማሉ አልኩሽ።
እሺ search ማድረግ ይችላሉ አፍሪወርክ ፍሪላንስ ኢትዮጵያ ብለው ቴሌግራም ላይ okay። እዚህ እንትን ወረቀት ተሰጥቶ ነበር። በሱ ላይ ባለው ልግባ።
አዎ ምን ይላል እሱ ላይ? አፍሪወርክ ፍሪላንስ ኢትዮጵያ።
አፍሪወርክ
በቃ እሱን እንደዚህ ብለው ቴሌግራም ላይ search ያድርጉትና okay።
ከዛ ከሁለት መቶ ሰላሳ ሺህ በላይ የሆነ ይመጣለታል። ሄሎ ወይ ይሰማኛል። ይሰማል።
እሺ ከዛ የቻናሉ link ወይም user የሚቀመጥበትን part ያውቁታል?
okay። አዎ ያውቁታል?
አዎ አውቃለሁ።
እሺ እሱ ጋር ደግሞ ሲገቡ የ job seeker አፍሪወርክ applicant bot የሚል አለ። የእናንተ ማለት ነው የ job seeker ኦች ወይም የተቀጣሪዎች
okay። እሺ እሱ ላይ ይገቡና መመዝገብ ይጀምራሉ። ስሞትን ምናምን ቋንቋ መርጾታል። ከዛ ስም ያበት ስም ስልክ ቁጥር እያ እየጠየቀው ትሄዳል። CV አለዎት
እሺ እሺ።
CV
እ CV አለኝ። አዎ
በቃ CV የሚያስገቡበት ነው። ከተመዘገቡ በኋላ ይደውሉልኝ። የሚያስቸግሩት ነገር ካለ ይደውሉልኝ።
አዎ CV ውን በ image ነው?
አይ አይደለም፣ በፋይል ነው።
ነው አይደል?
አዎ እሺ እሺ።
በቃ የሚያስቸግሩት ነገር ካለ ይደውሉልኝ።
እሺ በቃ ችግር የለውም። እሺ እሺ እሺ።